ጤና ይስጥልኝ። አልፌ ደህና ነኝ። እባክዎ መረጃው
ከትላንት ወዲያ ይመስለኛል አመልክቼ ብር ተይዞብኝ እሺ፣ እስካሁን ገቢ አልተደረገም።
አልተመለሰልዎትም?
አልተመለሰም።
እሺ፣ ስሞትም አለ በልደማያችን አማላይ ደመላሽ፣ አማላይ ተመላሽ፣ አማላይ ደመላሽ።
ደመላሽ። እሺ፣ መስመር ላይ ይጠብቁኝ፣ አንድ ጊዜ ላይ የለዎት።
እሺ፣
በዚህ ስልክ ቁጥር ነበር ያስመዘገቡት በደወሉበት?
አዎ፣
እሺ፣ መስመር ላይ ይጠብቁኝ።
እሺ።
መቼ ነበር ያስመዘገቡት?
ከትላንት ወዲያ ነው እንደዛ አካባቢ። ትላንት ወዲያ ደመያችን እያየሁልዎት ነው። እሺ ደንበኛችን ተመዝግቦ ተላልፎልዎታል። ከኛ ጋር screenshot ልከውልናል፣ በቴሌግራም አ
ልከውልናል። አዎ እሺ ደንበኛችን፣ እኔም ደግሞ ያስተላልፍልዎታለሁ። ትንሽ ያው ከእርሶ በፊት የነበሩ ሰዎች ስለነበሩ ነው እ ወረፋ እየጠበቀ ስለሆነ ነው። እኔም ደግሞ ያስተላልፍልዎታለሁ።
ግን ቆይ እስኪ ይመለሳል ልጠብቅ?
አዎ ይመለስልዎታል። ደንበኛችን መስተካከሉ አይቀርም ጊዜ ስለሚፈልግ ነው እንጂ ስልክ ቁጥር በዚህ ነው አይደል? ቴሌብር ላይም እ ቤቲንጉ ላይ የሚጠቀሙት አዎ አዎ እራሱን ስልክ ቁጥር ነው። እሺ አዎ።
እሺ ደግመኛችን ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባያስቀምጡ መልካም ቀን።
እሺ እሺ።
እሺ